ሄሎ ዮሐንስ እንዴት ነህ ሰላም አለው። እሺ ከስተመር እኮ አላልኩም ይምጣልኝ አለች።
አላልኩም አይደለም እኔ ሪካርድ አለኝ ከፈለግሽ እልካለሁ ችግር አላልኩም የለም እኮ ትላለች አደርስላት የረስክላት ነው አደርሳለሁ ሰዓት ተካከለ ኦን ታይም ውስጥ ብቻ ፒኑ ልክልልኝ ሰላሳ ሰብለሁ
እ- እ-
ፒኑ ምናለ- ልካከል ፒኑ ልክ አይደለም ሰላሳ አምስት ብር ነው እያሳየኛለሁ
እሺ መሀል ላይ የተነገረ ብራንች
ምን?
ብራንች ሆነ መሀል ላይ ነገር አዎ ወጥቼ የሄድኩኝ ከዘዝኩ አለች የምትመጣሽን ከሞልሽ ባለ ከበኋላ መልሶ አለችኝ ቆሜና ሪፖርት ካረኩ በኋላ ድጋሚ ጻፈችልኝ ደወለች በቃ ናት መለስ ምናምን አለች
በቃ ጭራው
ምናሽ
አድር- አድርስላት ቆሽ ፒኑ ሲስተር
አዎ ከገርጂ እለካልሃለሁ
አዎ እኮ ከፍሬንድሺፕ አድርገሽ ገርጂ አድርገሽ ለኪልኝ ከ እሺ
እና on time ኡን ታስታክሉታላችሁ አልቋል እዛው ቆሜ ነበር ረጅም ሰዓት
እሺ እሺ አድርስላት እሺ
እሺ አነባለሁ